hello ሰላም ይስጥልን።
አቤት ይስጥልን።
አችብችብ ነበር የምንደውለው። ሀይለ ሚካኤል እሺ፣ ኃይለ ልዑል
ሀይለ ልዑል። ኦኬ ያ።
ሶሪ፣ ሀይለ ልዑል። አዎ ልክ ነው። ዛሬ አልመጣልኝም ያሉ product ነበር አዎ።
አይደለ?
አዎ፣ ቲማቲሙ አልደረሱትም አሁንም።
አልደረሰኝም። call መጥቶ እኮ ከሄዱ በኋላ ነው የደወልኩላቸው okay okay ገባኝ። አይ ቀሜስ በቃ እና ይቅርታ complain ኑ ነው የተረከብኩት። ስለዚህ ከመቀበል ይችላሉ። ነገ እንላኪለውን አዎ አዎ
የት አካባቢ ነው የሚመጣሉት?
ሰሚት ነው
ሰሚት አዎ ይመጣሉታል። እሺ መልካም ምሽት።
እሺ እሺ ድንችም ስላለ ያው በዛው አብሮ ይመጣል። አ?
ይመጣል። አዎ የስድስት ቀን ነው ድንቹ ያው ይመጣል። ችግር የለም።
እሺ እሺ እሺ።
እሺ፣ አመሰግናለሁ።
መልካም መልካም ምሽት። እሺ።